ሄሎ መንግስቱ ቤት
አሉ
ጤና ይስጥ- hello ሰላም ሰላም ሰላም እንዴት ነሽ?
አለን።
የአዋሳ ያለችዋን agent የምህረትን ፈልጌ ነበረ።
ስልክ ነው?
እ
እሺ አንዴ ልፈልግልክ፣ አንዴ ጠብቀኝ።
እሺ
Somebody can't take a picture of the